નહીં પુષ્પ કમલટ હો
પરમ પરમ અમાનું એનો જ બીજા બે દિવસ છે અરે બીજી એને ખારાકંદ Account delivery አልገባልም።
እሺ ትራንዛክሽን ሂስትሪ ውስጥ ይግቡና ስክሪንሻት ላኩልን ያስተላለፉበትን።
በቴሌግራም
አዎ በቴሌግራም
መልስ የለንም። ቆየ ነው። ልከን ነበረ በዛ ላይ
አልገባኝም።
በቴሌግራም ላይ ልከን ነበረ አሁን- ኢንተርናሽናል ግን
ስክሪንሻት አድርገው አዎ።
ልከው ነበር ማለ አዎ ልከን ነበር። መርጣ የሚል እስቲ ንገሩኝ ስሞትን የቴሌግራሙ
ብራዚል ነው የሚለው ብራዚል አዎ
ብራዚል
አዎ
በአማርኛ ነው
አይ በእንግሊዝኛ ነው። ብራዚል ነው።
ስልክ ቁጥሩን እስቲ ንገሩኝ ዜሮ ዘጠኝ እህ
ሰላሳ አምስት
እህ
ሰላሳ አራት ሰላሳ ሶስት
ሰላሳ ሶስት አስራ አምስት አስራ አምስት
እሺ ሰላሳ አንድ አርባ ሰባት ሀያ ነው user name ዎት እ እ ስድስት ሺህ ብር ነው
ሁለት ሺህ ብርና ሺህ ዘጠኝ መቶ ብር ልክ ነበር።
ሁለት ሺህ እና ሺህ ዘጠኝ መቶ አዎ ስድስት ሺህ ብር ነው የላኩት ግን እ
እ ሺህ ዘጠኝ መቶን አይቼዋለሁ ሁለት ሺህ
ሁለ- እ- ሁለት ሺህ ከዛ በፊት ከዛ በፊት ነው አዎ።
ሁለቱም የተለያየ ሁለቱም- transaction የላኩት አዎ አዎ አዎ።
እሺ check አድርገን እ፣ እንትን እንለታለን